ላክልኝ please።
hello ሰላም
እሺ፣ ጤና ይስጥልኝ። የ creator ኦች ስልጠናው ለአንድ ሳምንት የሚል ማስታወቂያ አይቼ ነበረ ኢንስታግራም ላይ እና
እሺ፣
እንዴት ነው መመዝገብ የምችለው?
ስምዎትን ማድረስ
ኪሩቤል ይባላል።
ኪሩቤል
ኪሩቤል ሹም ሹሜ hello፣ ኪሩቤል ስልክ ቁጥር ያዝ፣ ስልክ ቁጥር ንገረኝ።
ይሰሙኛል ስልክ ስልክ ቁጥር
ዜሮ ዘጠኝ ስልሳ አንድ ዋጋውን ግን ብትነግሪኝ ደስ ይለኛል።
data እየመዘገብኩ ስለሆነ ችግር የለውም።
ዳታ የሞላሽ ነው? okay ስልሳ አንድ ሀምሳ ሁለት አርባ ሁለት አርባ ሁለት
ስልሳ አንድ ሀምሳ ሁለት አርባ ሁለት አርባ ሁለት
እሺ፣ አራት ኮርስ አራት ኮርሶች ነው ያሉት። የትኛውን ለመምረጥ መርጠህ መማር የምትፈልገው? editing፣ marketing፣ content editing፣ በጎ አድራጎት።
creator ስልጠና የሚለው ኢንስታግራም ላይ ችን እኮ አራት ትምህርቶች አሉ ማለት ነው።
በ creator አንድ ሳምንት የአንድ ሳምንቱ ስልጠና ማለት ነው።
marketing አለ፣ content አለ፣ editing አለ፣ በጎ አድራጎት አለ። ከነዚህ ውስጥ የፈለግከውን መርጠህ መማር content content content hello